ሄሎ
ሄሎ አቤት
ሰላም ነህ?
እግዚአብሔር ይመስገን
እ ሀሴት ነኝ።
እሺ ሀሴት ደህና ነሽ
ደህና
እሺ ምን ፈልገሽ ነው የደወልሽልን ወደ Donkey Tube
እ ኮሜዲያን እሸቱ አለ?
ኮሜዲያን እሸቱ የለም
ዋና ዋና
አይቻልም እሺ ስንት አመትሽ ነው
ዘጠኝ
እህም። አሁን እኛ ጋር የዘጠኝ አመት ልጅ እ፣ አይቀርብም አምስት አመት እና ከዛ በታች የሆነ ልጅ ነው የሚቀርበው እሺ የዘጠኝ አመት አይቻልም እሺ